በኩባር ሰንጋ እንደርኩም አሁን ምንድነው ከብተር ከብተር ጥር እኛ ሲመጡ ቋሚው በቆጠር ጥር ተው ተው ተው ኧረ ተው ተው ተው አባረርካቸው በቃ ተመለስ ማንን የትኳላት ብትጨርስ ኧረ ተው ኧረ ተው ኧረ ተው ኧረ ተው መራይ ተኳሹን እኛ ስናውቀው መራይ ተኳሹን እኛ ስናውቀው ዘንዳር በገቢህን ማንደባለቀው ኤሮቤ ግዳዳ ስላሴ ዘርፉ እነ ጀግኖቹ ወዴት አለፉ? ቴው ቴው ቴው ቴው ተው ተው ቴው ድጎን ጠምጥሞ ወገቦ ላይ ዝናር ሽባ አድርጎ ከሽንቶ ላይ ጎራዴ መዞ ጠላት ገላይ የረተው ብድቡ ቴው ቴው ቴው ቴው ቴው ቴው ቴው ተፈረሰኞች አሉ ባልዩ ማላገዳ የሚላዩ ተው ተው ተው ተው ተው ፈራሱ ዳለች ወርቅ የሚመስል አባሮ ገዳይ ከዳምናው ስር ተው ተው ተው ተው ተው ተው ተው ኧረ ተው በሉት ያልባለ ቦሎ ሰጠው ለነፋስ አንጓሎ አንጓሎ እኔ ተው ኧረ ተው ኧረ ተው በሌ ኧረ ተው ብለው ወይሊ ቢቱ ወይሊ ቢቱ ወይሊ ቢቱ ወይሊ ቢቱ በሳንቲ ቀዶ የማይቱ ያንዱን ልብ አንዱ ቀዶ ቢያዩበት ስንት ጉዳ ጉድ በተገኝበት